Hello
አቤት ሰላም ከ ChipChip ነበር ምደውልሎት።
እሺ
hello ይሰማዎታል?
ያለው እሺ ድንች order አድርገውን አልመጣልዎትም ነበር?
አዎ አልመጣልኝ።
እሺ አጠቃላይ ስንት ኪሎ ነበር የ group ኡ?
ስድስት ኪሎ ስድስት ኪሎ። ነገ የት ነው የሚመጣልዎት?
ጀሞ ሁለት
ጀሞ ሁለት።
ዳስ መረመያለን ይዘዋል።
እሺ እሺ። ነገ driver ሲደውል ያንሱላቸው። መልካም ምሽት።
እሺ ደግሞ እሺ እሺ።